ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን። ፊሊንግስቶን ነው የደወሉት። ምን ልርዳዎት?
እሺ ስለ አክሲዮናችሁ አድምጬ ነበረ እና okay በቴሌግራም የምትልክልኝ ነገር ይኖራል በደንብ እንዳየው።
እ፣ ገና ስላልተጀመረ እ፣ አዎ።
አሁን detail ነገሮችን ልነግሮት አልችልም። አሁን ስልኮትንና ስሞትን ልያዝና ከሁለት ሳምንት ወር ከሶስት ሳምንት በኋላ ደውሎታለሁ።
እሺ፣ ተስፋዬ- ስሞትም ማን ልበል።
ተስፋዬ ኃይለ ኢየሱስ እሺ አቶ ተስፋዬ ማስታወቂያችንን ከምን ሰምተው ነው?
ከቴሌቪዥን ነው፣ እሺ የት አካባቢ ኖት?
አድዋ ድልድይ።
okay እደውልሎታለሁ።
እሺ፣ አመሰግናለሁ።
እሺ፣ እሺ፣ እሺ።
መልካም ቀን።
እሺ ለሁላችን እሺ